ጤና ይስጥልኝ።
አቤት ምን የመጣሁት
እንትን ነበር በአንድ እና በአራት ትላንትና ማለት ነው።
እሺ በአንድ ሰባተኛ ወር እንደገና ደግሞ ትላንትና በአራት ማለት ትላንት አራት አይደለ ፍረንች አ አ አ በ- በሁለቱ ቀናቶች ውስጥ ከሲቢ ብር ወደ ሀበሻ የላኩት ገንዘብ ወደዚህ አየር ላይ ቀርቶብኛል። ወደ እናንተ ወደ እንትን ገብቶ ማለት ነው።
ከሲቢ ብር ወደ አበሻ
አዎ እሺ ስልክ ቁጥር ልስጦትና transaction message ኡን በዛ ላይ ቴሌግራም ላይ ይልኩልኛል።
ቴሌግራም ላይ ልላክልሽ፣ ቁጥር ላኪልኝሽ።
ዜሮ ዘጠኝ ስልሳ
እሺ አንድ ጊዜ ታገሽ። እስክሪብቷን አሳያለሁ ምናምን አለኝና እሺ ዜሮ ዘጠኝ ስልሳ
ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት ዜሮ በዚህ ዘጠኝ ስልሳ transaction message ኡን እና ስልክ ቁጥሩን
ስልክ ቁጥሬንና transaction ኑ የሁለቱንም አዎ የሁለቱንም transaction message ከእንትን ልከውልኛል። ከሲቢ ብር ደውዬ transaction ኑ ሁለቱም ልከውልኛል በ message ሁለቱንም አዎ ልላክ?
ሁለቱንም message ይላኩልን በዛ ቴሌግራም ላይ እሺ እሺ አመሰግናለሁ።